Hello ጤና ይስጥልኝ Best Bet ቃል ኪዳን ነኝ። ምን ልርዳው?
የሆነ አሁን ደውዬ ነበርና እንትን እሺ።
በቴሌግራም ላይ ላክልኝ ምናምን ብላኝ ነበር።
እሺ
ልኬዋለሁ።
እሺ የቴሌግራም ስሙት ማን ነው?
የማን የኔ እም ቴሌግራም እ- የሚጠቀሙበት ማለት ነው።
የቴሌግራም ስሙ እም አዎ EL
እሺ ኢቴል
አዎ እሺ የላክልን እኮ የአካውንት ክን ነው አይደል? የአካውንት ክን